ஏலோ மட்டும் தம்பி வேணும் ஏலோ ஒய்.
Samothat?
Hello?
Isamothat?
Hello? Ah, ይሰማኛል።
ከቢጃይት እና በርሜሉ- ደውለው Ah, eh? eh?
ከቢባከል ነበር የምንደውለው ደውለውልን Ah, ተቋረጠ።
wow. Ah, wow, እንደውለልንሎት ነበረ።
ምን ነበር Ah, ድራፍት ማሽኑ አራት ሲንግል ምናምን ስንቀዳ አረፍ አባርተናል። ሁለት ሶስት ከአራት አያሰልፈኝም በቃ። ድራፍት ደግሞ እየተንበጫበጫ አስቸገረኝ።
እም፣ አረፋ እያደረገበት ነው።
Ah, ሶስት ቀኑ ነው። ባለፈው የሆነ ቀን የቤት አጥቦኝ ባል ነው።
ሜቴ አባዚው እህ፣ ከተጸዳ በኋላ ነው እንደዛ የሆነበት።
አይደለም አይ- ከዛ በፊት ነው ቢያንስ አር አልፎታ የሆነ ቀን አጸዳው አስተካክሎት ሄደ እህ፣ ልጁ ማለት እንደዚህ ሆነ የሚያጥበው ልጅ አስተካክሎልት ሄደ እሱ ደንበኛችን ኤርሰውን ስም ይንገሩኝ ልመዝግብለት።
ምን ምን ስም ይንገሩኝ ኤርሰውን ፍጹም ፍጹም ማን ካሳ ማን አለ?
ፍጹም ካሳ ፍጹም ካሳ
አ
ስልክ ቁጥር የደወልበት ለያዝ የጥጋ
ዜሮ ዘጠኝ ሀያ ዘጠኝ አይ ይሄን የያዙት ችግር የለም እሺ አለም ገና ምኑ ጋና ያለው
አብራ ጎዳናው ፊት ለፊት መጣ
እሺ ደንበኛችን ቅሬታዎትን መዝግቤ ልጥገና ክፍል አስተላልፋለሁ። ሌላ መረዳት እና ይመጣልናል ጥገናውን እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ቀጥሎ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
መች መች ይመጣልናል ወረፋ ከሌለ በሶስት ሰዓት ውስጥ ይመጡልዎታል።
በዚህ አዎ ወረፋ እሺ።
ከሌለ በሶስት ሰዓት ውስጥ ይመጣሉ።
እሺ እሺ።